ጤና ይስጥልኝ እንግዲህ እነባላለሁ ባኮ የምንወደው
ሰላም ሎጊን ለማድረግ እየሞከርኩ ኮድ እየሰራ ነው።
ኦኬ አስ- እ፣ መተግበሪያውን ዛሬ ነው ያወረዱት?
አዎ አሁን ገና ነው።
ይቅርታና ስልክዎት አይፎን ነው ምናልባት?
አዎ አይፎን ነው።
እሺ አይፎን ከሆነ ቪፒኤን አብርተው ነው እ፣ ም- የሚሰራሉትኝ እንዲሁም ኦኬ።
ደግሞ የሚፈልጉትን አገልግሎት በዚሁ ማግኘት ይችላሉ። አሁን እንደ ደወሉ ማለት ነው።
okay እንዴት ማለት ነው? አንቺ ትችላለሽ ማለት ነው?
እ?
አንቺ ትችላለሽ ማለት ነው መረጃ ወይስ እ፣
አዎ መረጃ እሰጦታለሁኝ ማለት መተግበሪያውን አውርደው እዛ ላይ የሚፈልጉትን መጻፍ ይችላሉ። አሁን እንደ አዎ፣ ደወሉም ደግሞ የሚፈልጉትን አገልግሎት ከነገሩን እርሱ አካባቢ okay ያለ ባለሙያ ጋር እናገናኙታለን።
ሄሎ
ሄሎ አዎ አቤት።
አዎ፣ እኔ የፈለግኩት ለእናቴ ናት፣ ትልቅ ሰው ናት። እሷን እህም፣ የሚረዳት እ፣ okay ወዲህ ወዲያ የሚያደርጋት ነገር እና walk እህም፣ የሚያስደርጋት እና ትንሽ እንክብካቤ ነገር እንትን የሚላት ሰው ፈልጌ ነበር። ሴት አዎ፣ እንደ ነርስ ነገር እም፣ ሴት ነርስ ነው የፈለጉት?
አዎ አዎ okay እሺ እ፣ በ nurseኦችኝ እኛ ይሄን እንትን ጥያቄ አናስተናግድም። የነርስ ጥያቄ
okay።
አዎ ም- ምንድን ነው የእናንተ አሁን exactly?
እ፣ ማለት ከነርስ ውጪ ሁሉንም አይነት ባለሙያዎች ማግኘት ይችላሉ። እ፣ ለምሳሌ ቤት ሰራተኛ ሊሆን ይችላል፣ በተመላላሽነት የጥገና ባለሙያዎች።
okay እንጂ አዎ ነርስ አይሆንም።
ነርስ። አዎ
እሺ እሺ እሺ፣ እሺ አመሰግናለሁ።
አመሰግናለሁ። እሺ መልካም ቀን።